hello hello አቤት ሰላም ነው? እግዚአብሔር ይመስገን። ዶንኪ ቲዩብ ነው። ምን ልርዳዎት?
አዎ በፊትም ነበርኩኝ። ሮማን እባላለሁኝ።
እሺ ተመዝግቤ ነው ያው ተራ ቁጥር ስዬ ነበረ።
በምን ጉዳይ ነበር የተመዘገቡት?
የተመዘገብነው ያው እኔ ህጻናት ብቻዬን ነው የማሳድገው እና እህ፣ በዛ ምክንያት ነው እርዱኝ ለማለት ነው የተመዘገብኩት።
እሺ ተመዝግበው ከሆነ ያው በወረፋ መሰረት እንደውልሎታለን ወረፋ ሲደርሶት።
እሺ እሺ እሺ እኔ እሺ ቆንጆ እሺ፣ እናመሰግናለን።
እሺ እኔም አመሰግናለሁ።